ጤና ይስጥልን።
Hello ጤና ይስጥልን።
አቤት ይስጥልኝ።
ከቢጃ የጥሪ ማዕከል ለምንደውለው ደንበኛችን
አቤት
ሂላ ካፌና ሬስቶራንት ነው።
አ
የቢጃ የመለያ ቁጥር የያዘ አጭር ታሪክ በስልክዎ ተልከውልዎታል?
የቢጃይ አዎ። የቢጃ የመለያ ቁጥር የያዘ አጭር የጽሁፍ መልእክት ተልኮልዎታል?
በዚህ አልተ አልደረሰኝም።
እሺ ልንገሮት ይመዝግቡ።
እሺ አርባ ዘጠኝ ሀምሳ ስምንት
ቆይ አንዴ አርባ ዘጠኝ ሀምሳ ስምንት
ሃምሳ ስምንት ዜሮ አምስት አስራ ሁለት
ዜሮ አምስት አስራ ሁለት
አስራ ሁለት አዎ እኔ ለማሳወቅ ነው። መልካም ቀን ይሁንልዎት ደንበኛችን።
እ እ መልካም ቀን ይሁንልዎት።
አቤት ስልክ ቁጥር ነው ይሄ?
አይደለም የቢጂአይ መለያ ቁጥሮት ነው።
መለያ ነው። እሺ አዎ እሺ እሺ